ጤና ይስጥልኝ።
እሺ ሰላም።
እግዚአብሔር ይመስገን።
ትኬት መጨረሻ ትኬት አልበራም አለኝ። የሆነ መጨረሻ ላይ ያለ ትኬት እሺ cashier ኮዱን ንገረኝና check ላድርግልህ።
እሺ ዘጠና አምስት
ዘጠና ዘጠና አምስት አርባ አርባ ዘጠኝ እሺ
አንድ ሰባ አንድ አንድ ሰባ አንድ እም። ድንገት ራሱን ከቻለ ብዬ ነው።
የመጨረሻውም ሉስ ነው አ ወድቋል። የመጨረሻውም እ፣ ተሸንፏል።
አ አዎ እሺ እሺ እሺ መለስ የለውም።